ሄሎ አገኘሁት ነኝ።
ማንን?
አክረም ነኝ።
እ አክረም ነኝ እኮ ማንን ያገኘ?
እንትን ብዬ ነው።
አ አ መገናኛ ነኝ እየገጠምን እ?
መገናኛ ነኝ ከነባ ጋር እየገጠምን ለምን እ፣ አይ መታችሁንም ምናምን ብሎን ነበር እ?
መታችሁ ብሎን ነበር ከነባ ጋር ሄድን
መታችሁ?
አ ማን ሱሚ ነው?
እንደዛ አንተ- አ ስክሪኑ እ፣ መታችሁ ግጠሙልኝ።
እ
ኦኬ በቃ እሺ።
ሄድ።